እንደ ሳሙኤል በቤተ መቅደስ ከልጅነቴ ጀምሮ አንተን ፈርቼ እንደ ኖንርታ ኢየሱስ አባቴ አደራ ስማኝ፣ ይኸው ጸሎቴ ጸሎቴ
በልጅነት ወራት ጀምሮ አውቅሃለሁ እንደ አንተ የሚሆን ፍጹም አጥቻለሁ። ታውቅበታለህ ሰውን ማክበርን የልብ አምላክ ሆነ ከሁሉም ማዳንን ስለዚህ ልቤ አንተን አለ ስለዚህ መንፈሴም ተጠማችህ ስለዚህ ስጋዬም ወደ አንተው ገስግሳው ስለዚህ ኃይልህን አፍኩኝ ትልቅ ስፍራ አለህ በታሪኬ ላይ አይኔን አነሳለሁ አንተን እንዳይ ምንም አያምረኝ ከማየው ነገር ካንተ በስተቀር በእኔ እንዲከብድ ትልቅ ስፍራ አለህ በታሪኬ ላይ አይኔን አነሳለሁ አንተን እንዳይ ምንም አያምረኝ ከማየው ነገር ከአንተ በስተቀር በእኔ እንዲከብድ ስለዚህ ልቤ አንተን አለ ስለዚህ መንፈሴም ተጠማችህ ስለዚህ ስጋዬም ወደ አንተው ገስግሳው ስለዚህ ኃይልህን አፍኩኝ
ኢየሱስ ነፍሴ አንተን አለች፣ ልቤ ተላለቀ፣ መንፈሴ ናፈቀ። አቤቱ እንኳንም አወቅኩ።
የቱ ቀረብኝ ከመልካም ምክር በቃል ኪዳን ላይ ካኖርከው ሥራ ሁሉን በስርዓት ደግሞም በወቅቱ እየሠራ ነው ኢየሱስ የጥንቱ የቱ ቀረብኝ ከመልካም ምክር በቃል ኪዳን ላይ ካኖርከው ሥራ ሁሉን በስርዓት ደግሞም በወቅቱ እየሠራ ነው ኢየሱስ የጥንቱ
ከልጅነት ወራት ጀምሮ አንተን ማወቅ እወዳለሁ እወዳለሁ ከልጅነት ወራት ጀምሮ አንተን ማወቅ እወዳለሁ እወዳለሁ እወዳለሁ በልጅነት ወራት ጀምሮ አውቅሃለሁ እንደ አንተ የሚሆን ፍጹም አጥቻለሁ። ታውቅበታለህ ሰውን ማክበርን የልብ አምላክ ሆነ ከሁሉም ማዳንን ስለዚህ ልቤ አንተን አለ ስለዚህ መንፈሴም ተጠማችህ ስለዚህ ስጋዬም ወደ አንተው ገስግሳው ስለዚህ ኃይልህን አፍኩኝ በፍቅር በፍቅር ስርዓት አይኔን ስበሃል ትኩረቴን ሁሉ ወደ አንተ አርገሃል ማንም በእኔ ላይ አይጫወትም ለክፉ ቃጦር አልከጀልም በፍቅር ስርዓት አይኔን ስበሃል ትኩረቴን ሁሉ ወደ አንተ አርገሃል ማንም በእኔ ላይ አይጫወትም ለክፉ ቃጦር አልከጀልም ስለዚህ ልቤ አንተን አለ ስለዚህም መንፈሴም ተጠማችህ
ኢየሱስ